ሰላም ጤና ይስጥልኝ። ChipChip እባክዎ ምን ልርዳዎ?
እ እ እቃ order አድርጌ May ሀያ አምስት ተብሎ አልደረሰኝም።
በዚህ ቁጥር ነው order ያደረጉት?
አ በዚህ ሳይሆን በሌላ ነው።
ይንገሩኝ። እሺ
እ ስልክ ቁጥሩ ዜሮ ነው ዘጠኝ አርባ አዎ፣ ሁለት ስልክ ቁጥሮትን order ያደረጉበትን አርባ ሁለት
ዜሮ ዘጠኝ አርባ ሁለት ሰባ አንድ ሀያ አራት አስር
ቃላብ አ
በግሩፕ ነው ያዘዙት?
ኖ በኢንዲቪዥዋል
ኦኬ። አላወጣም። እስኪ ወጥቷል ነው የገባው? ይቅርታ ደውዬ check ላድርግና መልሼ ልደውልሎት።
ይቻላል።
አንዴ እሺ፣ እደውልሎታለሁ።
እሺ